ኮምነታው
ሄኖክ ለኩ ካሸር እሺ ካሸር
አዎ እዛ እንትን ነበር ምንድን ነው ደቂቃው በዛብን እያሉ ከስተመር እየሄደብን ነው
እንዲቀነስላችሁ ነው ስንት ነበረ አዎ አራት ደቂቃ ነበር ሁለት ደቂቃ እንዲሆን እንፈልግን ነው እሺ ያኪኖ ነው አይደለ አዎ ኦኬ ነው እሺ እደውልልሃለሁ መልሼ
ዜሮ ዘጠኝ ስልክ ቁጥሩ ልንገርሽ አርባ ቤት መጨረሻ ዘጠና አራት በዚህ ብደውል አላገኘህም አይ አይደለም ያ ምንድን ነው የ user ኡን የዩዘሩን ስም እሺ የዩዘሩን ስልክ ቁጥር እሺ ዜሮ ዘጠኝ አስራ አንድ እሺ ስልሳ እሺ ስልሳ ስድስት እሺ ስልሳ አንድ ስልሳ አንድ ሄኖክ ለኩ ነው ያልከኝ አዎ?
አዎ እሺ
እሺ